ሄሎ ጤና ይስጥልኝ። ችብችብ ሰላም ጥርሽ እና እግዚአብሔር ይመስገን።
ትእዛዝ ዛሬ ወጥቶልኝ ይሆን? ያው ትናንትና ከትናንት ወዲያም ደው- ደውዬ ነበር።
እሺ ማታ ዘገነት የሚል ብሎት ነበር።
ማታ ደውሎ ደወለልኝ። ማታ አንድ ሰው እሺ በዚህ ስልክ ነው አይደል order ያደረጉት?
አዎ እሺ አንዴ መስመር ላይ ጠብቁኝ።
እሺ
እፀገነት ሽንኩርት ነው አዎ።
አይደል? 63 አዎ።
ኬጂ አዎ ዜሮ አንድ አዎ፣ ወጥቷል ዛሬ። driver ሲደርስ ይደውላል። መልካም ቀን።
አሜን። አመሰግናለሁ።
እሺ